ጤና ይስጥልን ማን ይባባል?
ጤና ይስጥልን።
አብሮ ይስጥልን።
ሁለት አራት ሳይቴን ሞዴል ያላችሁ ምሽት
ምን አሉ?
ሁለት ሺህ አራት ሞዴል ሁለት ሺህ አራት ሳይክል ይኖረናል
በነጭ አለ
ይኖረናል አባት
ስለ ነግርኛለሽ ዋጋውን ዜሮ ዜሮ ነው የፈለጉት።
ዜሮ ዜሮ ዜሮ ዜሮ ከሆነ በቴሌግራም page ኣችን ላይ post አድርገነዋል።
ነጭ ነው አዎ ነጭ ነው። ዜሮ ዜሮ መኪና ነው።
አይደል እንትን ያለው የሆነ የዞረ
የለጠፈ የለጠፈም ይኖረናል አባቱ። ወይ ሜክሲኮ branch ኣችን ወይ ፓስተር branch ኣችን መጥተው ማየት ይችላሉ።
አይ እኔ ሌላ ጎንደር ነው ያለው፣ ክፍለ ሀገር ነው ያለው።
ምን አሉት?
እኔ ያለው ጎንደር ነው፣ ክፍለ ሀገር ነው ያለው።
እሺ እንደዛ ከሆነ ቴሌግራም page ኣችንን ይዩትና መርጠው ዋጋውም ሁሉ ነገር ስላለ እንነጋገራለን። ማሊባባ dot net ላይ ገብተው ይዩት።
እሺ
እናመሰግናለን።